ሄሎ አዎ አሁን ይኸውልህ ልጁ አይሽ ሄሎ።
ሰማችሁ ምን ወይ ሰላም።
እንደሚያደርጋለን?
ሰላም ነው?
እዛው እግዚአብሔር ይመስገን እንዴት ነሽ?
ትወባላችሁ
ፎርድ አላችሁ?
ማለት ነው።
ፎርድ ከዛ በኋላ ኤፍ አር።
ክፍያውን የሚቀጥለው ኤፍ አር አለ ነው? ኤፍ ዋን ኤፍ- ሲክስቲ ክፍያውን ይቀጥልና ማለት ነው ከፈለገ ከአምስት አ፣ መቶ እንደሱ በፊት የለም።
ካገኘም ከዘጋ ዘጋ።
የለም?
ግን በየወሩ አ።
እየከፈለ ሲያዝ በድጋሚ አለ ብሎ ሽን የነበረ ታኖራለች ማለት ነው እሷ ወደ እሱ አለ ቢሉኝ አዎ፣ ግን ሙሉ live ላይ ስለማይሰጠው እናንተ እንትን አለ የመሳቢያ መሰለኝ።
መለወጥ ምናምን ፎርድ ማለት ነው።
ብቻ ነዋ ወይ? እ፣ ቆይ እስኪ አጣርቼ ልደውልልህ። እዛኛው ቅርንጫፍ እንትን ስላለን branch ስላለን OK፣ ልጠብቅ ትደውይልኛለሽ?
እሺ፣ አዎ።